ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
እ ከዊፕላስ solution የሚባል ድርጅት ነው የምደውለው።
Okay እ ዮአብ የጽዳት ስራ ትሰራላችሁ አይደል?
አዎ እሺ እ ዊፕላስ አንድ application develop አድርጓል እና እ የሚሰራው delivery እና ታክሲ ላይ ነው። በተጨማሪ ደግሞ ከሀምሳ በላይ የሆኑ service ኦች ይይዛል። አንደኛው የእናንተ የ cleaning service አይነት category ነው እና እዛ ውስጥ እ ምዝገባው አሁን በነፃ ነው፣ ምንም ክፍያ የለውም፣ ወደፊትም የለውም። አሁን ላይ ከተመዘገባችሁ ማለት ነው እ promote እንድታደርጉበት እና customer በቀላል እንዲያገኛችሁ እ እዛ ላይ እንድትመዘገቡ ነው application ኑ
ኦኬ ማለት እና አፕሊኬሽኑ ላይ ነው ማለት ነው?
Link ልላክልን አዎ ላኪ ነው።
የ application ኑን ከዛ ወደ ታች scroll ስታደርገው ዊፕላስ provider የሚል አለ።
Okay እዛ ውስጥ እ ትመዘገባለህ ማለት ነው application ኑን አውርደ።
እሺ እሺ እሺ እልክላለሁ።
Link ኩን ላኪ። እሺ አመሰግናለሁ።